ጤና ይስጥልኝ ዲጄ ኢትዮጵያ ባህላዊ ባርኮት እንደረዳው ጤና ይስጥልኝ ዲጄ ኢትዮጵያ ብርሃን ነኝ ባርኮት እንደረዳው
ጅራፍ ስማችን ተበላሽቶብኝ ነበረ ማታ ከዛ
ምን አሉኝ ደንበኛችን
የጅራፍ ስማ ተበላሽቶብኝ ነበረ እዳው
ሄሎ ማቀዝቀዣ የድራፍት ማሽን ሄሎ ሄሎ ሄሎ ሄሎ
ደንበኛችን መስመር ላይ ኖት አዎ መስመር ላይ ነኝ የእህት ማሽን ተበላሽቶብኝ ነበር ሄሎ